አቤት አብሮ ይስጥልኝ።
ፍሬህይወት አዎ ከቴሌ ነበር የምደውልልሽ።
እሺ።
ቴሌብር agent ተመዝግበሽ ነበር
አዎ ተመዝግቤ ነበረ።
እና እየሰራሽበት አይደለም፣ active አልሆነም።
አዎ እየሰራሁበት አይደለም።
አቁመሽው ነው?
አይ ጭራሽ አልከፈትኩትም።
okay active ይደረግልሽ፣ ይከፈትልሽ፣ balance ይግባልሽ፣ ምን አልሽኝ?
active እናርግልሽ።
እሺ ስፈልግ ልደውልልሽ?
እ፣ እሺ ደውይልኝ፣ በዚህ ደውይልኝ እና እናረግልሻለን። በቃ እሺ ማለት እሺ እናት፣ ችግር የለውም።